ሄሎ ጤና ይስጥልኝ። ጭብጭብ
ሄሎ እንዴት ነው? ሰላም ነው።
ሰላም order ነበረኝ ዛሬ እንደሚመጣልኝ ነበር የማውቀው እና እስካሁን አልተደወለልኝም ብዬ ነው።
okay ስልክ ስልክ ይነግሩኛል።
እሺ፣ በዚህ ቁጥር
እሺ መስመር ስለሆነ አወጣሚ
ዜሮ ዘጠኝ ሀያ አንድ እሺ፣ sorry ሀምሳ ዜሮ አራት ሀምሳ አንድ
ዜሮ አራት አንድ ሳሚ ሄሎ ሄሎ
ሄሎ ሄሎ አይሰማም? ሄሎ ይሰማኛል። አቤት አይሰማም እንዴ?
ይሰማል። አሁን ድምፁ ጠፍቶ ነበር።
አይ ይሰማል።
የ driver ስልክ ልስጦት።
እ okay እሺ። በምን ሊያዘው ታዲያ?
እሺ already ተረክቧል።
አዎ በ picked up ሆኗል ወጥቷል። እሱ ጋር ነው።
እህ okay እሺ። ንገረኝ።
እሺ አስራ ሁለት ሀያ ሰባት አርባ ሰባት ዘጠና አስራ ሁለት ሀያ ሰባት አርባ ሰባት ዘጠና ሄሎ
okay፣ ደርሶኛል።
እሺ እሺ እናመሰግናለን። እሺ
ቴንክ ዩ። እሺ እሺ መልካም ቀን